ጤና ይስጥልኝ ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን ከሆነ ስልክ በዜሮ ዘጠኝ ሰላሳ ቤት ማለት ነው እሺ
ከቤት ቤቱ ከቴሌ ብር ብር ልበደር ስል እም
አያበድረኝም። ቴሌ ቴሌ የሚለው የለም ያለ
ልበደር ማለት ከየት ነው የምትበደረው?
ከቴሌ ብር ለውስጥ ማለት ነው ከቴሌ ብር ወደ ቤት ቤት ለም- ወደ deposit ለማድረግ ነው?
እ ከቴሌ ብር deposit ለማድረግ ነው አዎ እኮ በቻፓ ሞክረዋ። በሳንቲም ፔ ሳይሆን በቻፓ ሞክረው።
እ እ ቻፓ በሚለው ግባና ወዴት ነው መላክ የፈለግከው? ወደ ቤት ቤት account ነው አይደለ?
አዎ እኮ በቻፓ በሚለው ላይ አለ።
ቻፓ አዎ ቻፓ በሚለው ላይ ሳንቲም የሚለውን ከ- ካልከው ነው ቴሌ ብር የሌለው እንጂ ሳ- ቻፓ ላይ አለ። ቻፓ ላይ አለ ቴሌ ብር።
እኮ እዛው ታች እኮ ነው ያው እንትን- እሺ ይኸውልህ የቤት ቤት የምትጫወትበት ቁጥርና ቴሌ ብር ቁጥር አንድ ነው፣ ተመሳሳይ ነው።
አንድ ነው አንድ ከሆነ ቻፓ ላይ ስትገባ ቴሌ ብር የሚል አለ። ከሱ deposit ማድረግ ትችላለህ።
እኮ መጀመሪያ እኮ አጠቀም ነበረ እሺ
አዛ ዛሬ ደግሞ እዚህ ላደረገው ስል እምቢ አለኝ ምንድን ነው የሚልክ ስትሞክር? ኤግዛክትሊ
እ ምንድን ነው ቴሌ- የሚልክ ቴሌ ስትሞክር?
ብር የሚለው የለም
እኮ የሌለው የት ላይ መሰለክ? ሳንቲም ፔ ሳንቲም ፔ የሚለው ላይ ከገባህ ነው ቴሌ ብር የሌለው እንጂ ቻፓ የሚለው ላይ ከገባህ አለ።
ምን የሚለው ላይ ከገባት ቻፓ
ኦኬ እዛው እዛ ላይ ቻፕ- ቻፓ የሚል አለ ቻፓ የሚል አለ። እዛ ላይ ስትገባ ይመጣልሃል ቴሌ ብር።
እስኪ ልሞክረና አልሽ አዎ እደውላለሁ እሺ እሺ።
እ